Hello ሰላም ጤና ይስጥልን።
የ TikTok ትምህርት ለመውሰድ ነበረ።
የ TikTok ትምህርት እኛ አንሰጥም። እሺ፣ YouTube ትምህርት ነው የምንሰጠው።
አ YouTube ትምህርት ነው የምንሰጠው። TikTok ትምህርት አናስተምርም እኛ።
እሺ ሄሎ ሄሎ